ምንም አይሰማም ቢኒዬ ማለት like ዝም ነው ተነስቷል ግን ዝም ነው ያንተ ግን ዝም ነው like ዝም ስል ምንም ኮሽኮሽ የሚል ነገር ራሱ አይሰማም
እስኪ በደምብ